ሄሎ ሄሎ፣ ጤና አብሮ ይስጥልኝ ሰላም ነው። okay፣ እንትን እያ- እያስገጠምኩ ነው ያለው። ሄሎ ምን? ሄሎ ሄሎ።
ወይ ወይ፣ የእናንተ ድርጅት አባል ነኝ እና agent ነኝ።
okay እሺ፣ ስምህን ማን ልበል?
ስሜ ከበደ ከተማ።
እሺ ከበደ ከተማ እ፣ ምን አዎ።
ነበር? እ፣ እንትኑ እ- ዲሽ ዲሽ እያስገጠምኩኝ ነው ያለሁት አ እና ሰዓት ላይ ኢትዮ ነው ወይስ ናይል ነው?
ምን ምን?
ዲሽ ዲሽ ዲሽ እያስገጠምኩኝ ነው ያለ ቨርቹዋል።
እሺ አንዴ ጠብቀኝ። እሺ እሺ አንዴ ሄሎ አቤት።
እሺ እያወራ ነበር ሰው አሁን አዎ ከአንተ ጋር የሚያወራ ሰው ነበር?
የለም የለም።
ኦኬ ቆይ እሺ አንዴ ጠብቀኝ።
እሺ እሺ፣ ችግር የለም። አይ
ሄሎ አቤት።
ሰላም ነው ከበደ?
እግዚአብሔር ይመስገን። ረድ እንዴት ነሽ?
ሰላም ነው አለሁልሽ። ልቁላ አለን አለን።
ወይ ምን ሆኖብህ ነው?
አይ ምንም አልሆነም። ዲሽ እያስገጠምኩን ነው ያለሁት እሺ እና ሳትላይቱ ኢትዮ ነው ወይስ ናይል ሳትላይት ነው ብዬ ልጠይቅሽ ብዬ ነው።
እሺ አንዴ እሺ ቼክ ላድርግ።
እሺ ቼክ አድርጊ፣ ችግር የለም።
ሄሎ ወይ ረዱ ቴሌግራም ላይ ልላክልህ?
ላኪ ላኪ attach አድርጊ።
እሺ እሺ እጠብቃለሽ።
እሺ